hello hello፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
እሺ፣ Afriwork ነበረ ደውላችሁ ነበረ?
አዎ ደውለን ነበር። Afriwork አዎ አዎ።
አዎ ደውለን ነበር። ማለት የስራ እድል ምናምን ስራ job አለ ስለተባለ
okay፣ ምን apply አድርጋችሁ ነበረ?
አዎ ለስራ ፈልገን ነበረ okay እኮ apply አድርጋችኋል ስራው ላይ?
እ apply አድርጋችኋል ስራው ላይ?
አላረግንም።
okay እኮ ከስራው በታች apply የምትል button ያመልክቱ የምትል አለች አይደለ?
አዎ እሷን ነክታችሁ ማመልከት፣ ከዛ ለ company ው data ችሁ ይደርሳል ማለት ነው።
እሺ register አድርጋችኋል? bot ኡ ላይ እኛ bot ላይ applicant የሚለው bot ላይ
አላረግንም።
okay፣ እሱ ላይ register ማድረግ ግን መጀመሪያ አለባችሁ።
እሺ እሱ ላይ register አድርጉና ካስቸገራችሁ መልሳችሁ ደውሉልን።
እሺ ስለደወላችሁ እናመሰግናለን። መልካም ጊዜ